ሄሎ ሰላም ጤና ይስጥልኝ። እባክዎ ምን ልርዳዎ?
እሺ እንዴት ዋላችሁ?
ሰላም አለን።
ትላንትና ምንድነው ለዛሬ አዘን ነበር አርብ ዕለት በግሩፕ ታዘው ዛሬ አርብ ላይ ነበር እና እስካሁን አልተደወለም ብዬ ነው ሜቢ ቤቲ በሚል ነው ቤቲ።
አዎ ቤቲ በሚል
ድንችና ቲማቲም፣ ሽንኩርት አ- ሽንኩርት እ፣ እዚህ ጋር ድራይቨር አሳኝ ጎለታል። ዛሬ ነው የሚመጣው ነው የት?
ዛሬ ነበር የሚመጣ ያለችኝ። እኔ ስላልገባው ሜቢ እስካሁን ስልኬም እኔ እንጃ ስላልሰራ ነው ምን ሆኜ ምን ሆኖ ነው ብዬ ነው
ኦኬ፣ ቆይ እሺ። ትላንት ነው ዛሬ ይመጣል የተባለው ትላንት ነው።
ትላንት አዎ ትላንት ነው ዛሬ ይመጣል ተባብ ምንድነው አርብ ዕለት ምናምን ብለ እሺ፣ ከዛ ቅዳሜ ዕለት የሆነ text ገብቶልኝ ነበር ኮዱን ምናምን ብላ ልጅቷ ከዛ ሰጥቻት ትላንት ደግሞ ደግሞ ሳደውላልኝ ነገ ይመጣል ready ምናምን ብላኝ ነበር።
okay ማታ ላይ ከተደወለሎት አዎ ይመጣሉታል፣ ይጠብቁ። እኔም አሳውቅሎታለሁ።
እሺ እሺ ይቅርታ በጣም እሺ፣ መልካም ቀን።
ችግር የለም እሺ